ጤና ጤና ይስጥልኝ።
ጤና ይስጥልኝ። መስፍን እባላለሁ ተርጓሚ ነኝ።
hello
አሎ
አቤት። ጤና ይስጥልኝ። ተወዳጅ የሕክምና ድርጅት ነው።
እሺ፣ ያው የህግ አገልግሎት ምክር ትሰጣላችሁ? መስፍን እባላለሁ ተርጓሚ ነኝ። ተርጓሚ ትፈልጉ እንደውም ብዬ ነው።
እ እ
የ- መስፍን እባላለሁ ተርጓሚ ነኝ።
okay እሺ። ም- ምን እንርዳዎት?
ተርጓሚ የሚፈለ የምትፈልጉ ከሆነ ብዬ ነው።
እሺ እሺ። አንዴ መስመር ላይ ቆዩ።
እሺ እሺ።
hello አሎ ጤና ይስጥልኝ ጌታዬ።
እ የምን ምን አይነት ቋንቋ ነው የምትችለው?
አ፣ ተርጓሚ አትፈልጉም?
ምን ቋንቋ ነው?
ኦሮምኛም፣ እንግሊዝኛም፣ እሺ ሌላ አማርኛ
okay እሺ። የምንፈልግ ከሆነ መልሰን እንደውላለን።
እሺ ጌታዬ፣ እግዚአብሔር ይስጥልኝ። እሺ እሺ እሺ